ጤና ይስጥልኝ ስትቤ ዲቦራ ነኝ። እባክዎ ምን ልርዳው?
ቤዛ ሄሎ።
ሄሎ አቤት፣ አቤት።
እስከ አራት ነው እየመለስኩ ነው። ምን ለምን አላስተካክልም? የነም ምንድን ነው እሱ?
አንድ ሁለቱን ደቡ ድቦቻት ድቦች ነበረ። አንዱ ደግሞ ሆስፒታል ነበር።
አልገባልም።
አ አልገባም። ሁለቱም እ- እሺ በቃ ወንድሜ ቼክ እናደርገዋለን። እሺ፣ ቴሌግራም ላይ ልካልናል እንዴ?
ቴሌግራሙ ደን እያልከው ነው። ቼክ ቼክ ደግሞ ቼክ ደግሞ የለም።
እሺ ላካው። እሺ ቴሌግራም ላይ አሁን ላካው እና ቼክ እናደርገዋለን።
ሁለቱም ልክ አልነበረም እ?
ነበር ልክ አልነበረ።
እሺ አሁን ድጋሚ ላክልን፣ ብዙ ስለሆነብን ነው።
እ- እ- እ- አይ አይ እሺ።
እሺ